ጤና ይስጥልኝ። ቪኦኤ ኢትዮጵያ በቴሌቪዥን
አሎ ጤና ይስጥልኝ። ቪኦኤ ኢትዮጵያ በቴሌቪዥን የሚዘጋጅ
አዎ፣ እናቴ ሰላም ነው እ እኔ የምለው አሎ እየሰማሁ ነው ደንበኞች።
አገልግሎት ለማግኘት ፈልጌ ነበር።
እሺ የምን አገልግሎት?
የድራፍት ማሽን አገልግሎት እሺ ደንበኛ የ BGI ID ዎት ይነግሩኛል።
እ የ BGI ID ቁጥሮት።
የ BGI አዎ እ text ሲደርሶት አብሮ የደረሰት ቁጥሩ አለ አይደል?
አዎ፣ እሱን ቁጥር ይንገሩ።
ወይኔ ላውጣና መልሼ ልደውል።
እሺ እሺ እሺ እሺ